हेलौ
हेलौ इतो- इतोपि እኔ እንጃ ይሄኛውን ጠይቀው ሌላ ነገር አለም አለ ከሌለም በቃ ወደ እንትን ሂድ። አዎ፣ በቃ ሰላማዊ መልካም በዓል። ሄሎ ሄሎ
ሄሎ ሰርቪስ አለ ወይ?
ሄሎ ሰርቪስ አለ ሰርቪስ አለ ኢትዮጲስ ጥላሁን ነኝ።
ሰርቪስ አሁን የቀሌክስን አየሁት።
የእነሱ አለ የነ ቀለሙ የነ ቀለሙ አለ ያው ገባ እያ- አሁን ተንቀሳቀሰ።
የቱ እኔ ጋር ዝም እዚህ ጋር እኔ ዝም ብዬ አሁን በእግሬ ወደ ላይ እየሄድኩኝ ነው።
ወደ አደባባዩ ወደ አይ እዚህ እንትን አደባባይ በቃ ይሄ የአዲሱ ገበያ የሚያዝበት ስለዚህ ለምን በሰባት ሺህ አትሄድም ካለ እኮ ካለማ እንመጣለን እኮ እስከ መገናኛ እኮ የሚወስድ ካገኘን አይለኛ እኮ ፍሬም ጎሮ ነኝ ስትል ሰምቻታለሁ። ቆይ እሺ ቼክ ላድርግ እና እንትን ልበለ
እሺ እሺ አዎ ወደ ላይ የመጣሁት ከ- ከሌለም በእንትን በባስ ወይ በታክሲ ትሄዳለሁ ብዬ ነው የመጣሁት።
እስኪ ንገሪኝ ነው እንትን ብለሽ እንድንወጣ
እሺ እሺ ቆይ check በዛኛው ላድርግ ደውል እና ስልኬ በዚ- በቢሮ ሳይሆን በዛኛው ደውይ ላይ ይሰራል አይ በዛኛው ነው የምደውልልህ። ይሄኛው ሲጀመር እንትን አይ- አይመችም።
አዎ። እሺ